አፋኝ ያክፉ ወጥመዱን ዘርግቶ ከላይ ራራልኝ አምላኬ በልጁ ተላልፏል ዕዳይ ሊገለኝ ሊያጠፋኝ ያክፉ ወጥመዱን ዘርግቶ በላይ ራራልኝ አምላኬ በልጁ ተላልፏል ዕዳይ ተላልፏል ዕዳይ ተከፍሏል ዕዳይ ተላልፏል ዕዳይ ተከፍሏል ዕዳይ ልከፍለው ከቶ እንደማልችል ራሱ ስለተረዳ አውቆ ነው ወርዶ ያዳነኝ እንዳልቀር በምድረ በዳ ሸክሜን ከኔ አቃሎ ዕዳዬን በደሙ ከፍሎ ከግዞት ውስጥ አውጥቶኛል ኑ ብሎ ሰላም ሞልቶኛል አሁንማ ኃጢአቴን ሁሉ ደመሰሰና አሁንማ ዳግም ላይ አስብ ረሳውና አሁንማ ወስዶ አስቀምጦኛል በሰማዩ ስፍራ አሁንማ ታዲያ እንዴት ልፍራ አሁንማ ታዲያ እንዴት ልፍራ አሁንማ ታዲያ እንዴት ልፍራ አሁንማ ታዲያ እንዴት ልፍራ አበቃ የዘላለም ጭንቄ ለወጠው ሞቴን በሞቱ መዳኔ ሆነ በጸጋው በስቶልኝ ለእኔ ምረቱ አሁን ባለዕዳ አይደለሁም ተከፍሏል በደም ዕዳዬ በመስቀል ላይ ተፈጸመ ብሎ ዋጅቶኛል ጌታዬ ላክብረው እኔም በዜማዬ አሁንማ ኃጢአቴን ሁሉ ደመሰሰና አሁንማ ዳግም ላይ አስብ ረሳውና አሁንማ ወስዶ አስቀምጦኛል በሰማዩ ስፍራ አሁንማ ታዲያ እንዴት ልፍራ አሁንማ ታዲያ እንዴት ልፍራ አሁንማ ታዲያ እንዴት ልፍራ አሁንማ ታዲያ እንዴት ልፍራ ላይጠፋ ዳግመኛ ስሜን ጽፎታል በሰማዩ መዝገብ መርገሜን አንዴ ወስዶታል ኩነኔ ከኔ እንዲቀር ላይከሰኝ ባላጋራዬ ፈጽሞ ላያገኝ ሰውሮ በቀኙ አድርጎኛል ጠላቴ እንዳይነካኝ ከእንግዲህ የኢየሱስ ነኝ ሊገለኝ ሊያጠፋኝ ያክፉ ወጥመዱን ዘርግቶ በላይ ራራልኝ አምላኬ በልጁ ተላልፏል ዕዳይ ሊገለኝ ሊያጠፋኝ ያክፉ ወጥመዱን ዘርግቶ በላይ ራራልኝ አምላኬ በልጁ ተላልፏል ዕዳይ ተላልፏል ዕዳይ ተከፍሏል ዕዳይ ተላልፏል ዕዳዬ ተከፍሏል ዕዳዬ